ጤና ይስጥልኝ ሄሎ ቪዛ እኩል ነኝ በኮት ማየት የጉዞ መረጃ ልስጦት? ጤና ይስጥልኝ ሄሎ ሄሎ ደንበኛችን አይሰማም ሄሎ አሁን ይሰማል ደንበኛችን ምን አይነት የጉዞ መረጃ ልስጦት? ምን አይነት የጉዞ መረጃ እንስጦት?